Hello hello
አቤት ሰላም ጤና ይስጥልን ቴሌቢ
አብሮ ይስጥልን
አለን ምን ልርዳዎት
እ game ኡ መጫወት ፈልጌ ነበር አልችልበት አልኩ
እሺ ኮከብ ዘጠኝ ሰማንያ አምስት ይመታል ብለው ይደውሉ መጀመሪያ እህ
አንድ ቁጥር ላይ ለመመዝገብ
እህ ሶስት ቁጥር ለመጫወት ለመጫወትም ሲጫኑ ጥያቄና መልስ እድሎትን ይሞክሩ ስላለ መርጠው መጫወት ይችላሉ ጥያቄና መልስ በ coin ነው እህ
ጥያቄውን በተከታታይ ሲመልሱ ትኬት ይሰጡታል በትኬቱ ደግሞ እድሎትን ይሞክሩ ጨዋታ game ኦቹን መጫወት
እሺ
Hello
ሄሎ
ሄሎ
አቤት አይሰማም ይሰማል
game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላሉ
እሺ እሺ እሺ